ነው።
ሄሎ
ምን እንርዳ
ገንዘብ withdraw አድርገን አልሆን አለን።
ጥራው ቤስት ቤት
አይደለም ሌላ ነው።
ንገረኝና check ላድርግልህ።
ዜሮ ዘጠኝ ሰማንያ አራት እሺ
አስራ አንድ እሺ ሀምሳ ሶስት እሺ ሰማንያ አራት
እሺ ስንት ብር ነበረ?
ሁለት ሺህ ብር
እሺ። ሄሎ
አቤት ሁለት ሺህ አራት መቶ ብር መውጣት የማችለው ብር ነው። non withdrawable ማለት ነው። አሁን deposit ያደረግከው ነው?
አዎ አዎ deposit ያደረግከውን ሁሉ መጫወት አለብህ።
እም፣ እሺ እሺ ተጫውተህ ስታሸንፍ ይሰጥሃል። እሺ እሺ እሺ እሺ